አሎ ያስጠልኝ
ያስጥልኝ ከአሪፍ ፔ ነው የምደውሎት። ደንበኛችን እ እ ከአሪፍ ፔ ነው የምደውሎት።
ካርዲ
አሪፍ ፔ
ወይ አቤት ትናንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል።
ምን
ከአሪፍ ፔ ነው የምደውልልዎት። ደንበኛችን
Okay ከካርድ አሪፍ አሪፍ ፔ
እ hello መስመር ላይ ያሉ ደንበኛችን
እሺ አሁን ገንዘብ ይሰማል?
አስተላልፈዋል ወደ betting site
እኔ እንጃ አልችልም እኔ የገጠር ሰው ነኝ
ይቅርታ፣ ደንበኛችን ተሳስተን ይሆናል። አመሰግናለሁ።